Hello ሰላም ጤና ይስጥልን ችፍችፍ አብሮ ስልን እንትን order ነበረኝ አልደረስንም። ለአሉላ ደውሉ ተብለን ነበረና ለሱ ስንደውልም ደግሞ የጀሞ አንድ ለእኔ አልተሰጠም አለ።
መቼ ነበር የታዘዘው?
እ? ትናንትና ትናንትና ታዘዘ። ማታ message ገብቶልኝ ነበር። በዚሁ ስልክ ነው ተደውል Okay፣ የዘርአሽ check ላድርግሎት አንዴ። Okay፣ አሉ- አሉላኔ አል- አልያዝኩም አለ።
ለ- ለእኔ አልተሰጠም አለኝ።
Okay፣ እሺ፣ በ- አንዴ ቤ- የጀሞ አንድ ሳይሆን የቤቴል ምናምን ነው የተሰጠኝ አለ።
በቃ መልስ ይደውሉት አንዴ አጣርቼ እሺ እሺ